hello ምንድን ነው ስልክ አትነሺም?
እሺ ንገረኝ። ስድስት ሀምሳ አራት ልንገር ማለቴ ስምንት ሰማንያ ስድስት አራት አስራ ሶስት አንተ በዚህ በጣም ይሰማል ስልክህ
እና ስልኬ ነው loud አድርጌው ነው
እኮ በስመ አብ ቅድም እኮ ምንም መደማመጥ አልቻልንም።
እና የት አለ accept መች መች ትያለሽ አንቺ?
እሺ ይኸውልህ ይህችን okay እሺ ልበልልህ ኧረ ይኸው
ከዛ login አድርገሻል አይደል?
አዎ accept አደረኩልህ እኮ እንትን የት አለ ምዝገባ ቁጥሩ?
ምዝገባ ቁጥሩ አለልህ። ያው ከስር ፈልግና
ምን ልፈልገው? ከስር የሚፈለግ ነገር የት አለሽና?
አዎ ሰሩ የት አለ? login እኮ አላደረግሽውም።
እንዴ የት ሄደ? በቃ እሺ ያው status viewer ላይ ፈልገው እኔ ቁጥሩን ልስጥህ።
ይሄ ነው አይደል? ይሄ ነው አይ አንቺ ይሄ ቁጥር?
ይሄ reassign ውስጥ ነው የገባሁት። ይሄ
queue ነው እኮ። እሺ status viewer የት አለ? እዚህ ጋር ፈልገው እሱ የኛ- ነው አዎ፣ እሱ ነው አዎ፣ እሱ ነው።
የማሌ ሌላ ይላል።
ይኸውልህ ይሄ አንዋር አንዋር one የሚለው ፍቅርተ ነበር መሆን የነበረበት። አንዋር one ን ወደ ፍቅርተ አድርግልኝ። እሱ ጋር
ድፋሽ ድፋሽ እሷ ና አንዋርን ፍቅርተ ወደ ፍቅርተ ውሰድልኝ።
እኔ አይደለም የማደርገው። ቆይ አንቺ ነሽ እኮ የምታደርጊው። ሊያሳይሽ ነው እኮ እሺ ግን፣ አዎ ጨረስክ? አዎ ጨረስ። ምናልባት ውክልና የለ ተቋል ውስጥ ክተታ አጥፋ። እሺ እሺ እ ቀለሙ እየጠበቅኩ ነው እኮ ችግር የለም።
ከፈለክ ጠብቀኝ። አዎ። እሺ አሁን እ፣
አረ ያደረግሽው አንቺ ነሽ?
አይደለም ፊሽ ነው ፊሽ ነው ፊሽ ፊሽ ነው።
ነው አዎ
እና ፊሽ ግቢ ራሳይን ለማድረግ ፊሽ የት አለ እኮ የምትገባሽ?
ይኸው ፊሽ እሱ ገብቻለሁ። ሪያሳይን ውስጥም ገብቻለሁ እኮ እም፣ ኧረ አልገባሽም። ይሄ ይኸው እንዳለ የምታየው እሱ ነው።
ነው እንዴ?
አዎ እሱ ነው። እሱ ውስጥ አሁን ፈልግ ብትለው የለም።
ለምን ባለሙያው ያልኖራል?
እሱ ነው። በቃ እኔም እሱ ነው የምፈልገው።
ችግር እኮ ይሄ። አይ እንትን status ሊሆማ በ
ይኸው እሱ ቆየ- አይደለም፣ እሱ አይደለም እሱ አይደለም
ኦ ኦ፣ ይቅርታ
እሱ ነው። አዎ።
ዲሽ ነው ኪ- ኪሎ የሰራው ዲስፓች ዲስፓች እንትና ነው ፊሽ ነው እንዴ?
ዲስፓች እኔ ነኝ፣ ፍቅርተ ነኝ።
እና ባንቺ ነው እኮ የምትገቢው እንዴ?
እኔ ጋር ምን አለና አንዋር አንተ- አንዋር
አትድብ ጀምር። አንቺ እኮ ለወረዳ አስ- አስተያየት አድርጎታል። አዎ።
ለወረዳ የአንዋር- አሳይን አላረገውም። ለዲስፓች ነው አሳይን ያረገው።
አሃ፣ ለሌላ እሱ ሰው ነው ነው ቀይ የለበሰው።
ቆይ፣ ይሄ ቆይ፣ ሌላ ሰው ነው፣ ሌላ ክፍለ ከተማ ነው እኮ።
አይደለም። ቆይ ልንገርሽ፣ እ፣ ለማን አሁን ይሄ ወረዳ አንዋር ወረዳ አንዋር የሚባለው
አንዋር የሚባል የታለ? ኧረ የለም። እሸቱ ማለት ነው።
ይሄ እንትና አንዋር እሱ ሌላ ክፍለ ከተማ ነው። እሱ እኛ አይደለንም። እሱ ጋር የኔ ስም ነበር መሆን የነበረበት።
አንቺ ሰው ምን ይኖራል?
እህ የት ነው ዲስፓች ይሄ?
ነኝ እኔ
ይኸውልሽ ልንገርሽ፣ እ፣ አሁን እሺ ባል እሺ እሺ፣ ሌላ ሰው ጠይቅ። በቃ ይቅርታ። እሺ እ። ምን እያዳመጥኩሽ አልክ ቀሌ? እ፣
አንዴ እየታዝዤ ነው። ይኸውልሽ ልንገርሽ ወይዬ እሸቱ ላይ ደርሷል።
እሺ አይ እሷን እኮ ሪኩዌስት የጠየቀው ሰው ነው። መታወቂያውን ሪኩዌስት የላከለት ሰው ነው።
አዎ አየሁት አየሁት። አዎ አዎ ኧረ dispatch እሱ dispatch እ፣ ፊሽ dispatch ለእኔ ልካለው ብሎ ለሌላ ሰው ላከ። ሌላ ክፍለ ከተማ ማለት ነው።
ትንሽ እንዲያች re-
reassign አድርገው እስቲ እሺ ካለ
ሌላ ወረዳ ነው ክፍለ ከተማ ወረዳ ነው ይባላል። ይሄ ልጅ ግን የት ነው የት ወረዳ ነው ያለ ታውቂዋለሽ?
አንዋር አላውቀውም አላውቀውም የት እንደሆነ ግን እንትን ላይ አለ ስሙ አለ system ላይ አለ ስሙ
ከዚህ ድረስ ደርሷል። ላኪው reassign አድርጋለ አይገኝም ማለት ነው። አይገኝም ይኸው ክርስቲያን አይገኝም አይ በስታ ይርገኛል እዚህ ስንፈልገው ነው የምትልኩ
ምዝገባው አይገኝም ሰውየውን አግኝቼዋለሁ አንዋርን አግኝቼዋለሁ ምዝገባው ነው የማይገኘው ይኸውልህ አንዋር ይኸውልህ እዚህ ጋር አለ አንዋር አየህ ምዝገባው አልገኝም ይላል
በቃ ቴክስ አድርግና እኔ በቃ ሲመጣ ጨርስ ምናምን አይ እዚያ ገብተን እንየዋለን። አይ
እሺ ምዝገባ ቁጥሩን text ላድርግልህ text አድርጊና እ
አዎ እንለዋለን። ለማንኛውም ለሚላከው ሰው ንግሪኝ ወይ ስልክ ደግሞ አለ እኔ ወደ አንቺ ወደ ወደ አንቺ መልስ
አዎ reassign አድርገህ ወደ ፍቅርተ ኮ ኮልፌ ፍቅርተ ኮልፌ ለሚለው ላክ
እሺ እሺ
በቃ እሺ እሺ ቃሌ thank you ምዝገባ ቁጥሩን ነው አይደል ምልክልህ አዎ ምዝገባ ቁጥር ላኪልኝ።
እሺ አሁን እልክልሃለሁ ወረዳ አስሬ እየደወሉ ነው ሰውየው ቆሟል ብለው
አነቀሽ ደግሞ እሺ
እሺ ቀለሙ በልቻው
እሺ።
thank you በጣም እሺ አሁን እልክልሃለሁ አሁን ላክልኝ አይ አሁን ሳይሆን ቆየት እላለሁ ሌላ ቢሮ ነው ያለኝ። እኔ እኮ በእንትን ማርያምን።
በእውነት
እሺ አፍጥነው ብቻ ዛሬ ይሁን
ዛሬ ዘጠኝ ሰዓት ምናምን እሺ አስር ሰዓት ላይ ለቀዋይ አያ ካልሆነ ስልክህን ለወረዳዎቹ እሰጥልህና እዛው ከእነሱ ጋር ታወራለህ
ወረዶች እሺ ሰላም በያቸው እሺ።
እሺ